ሄሎ
ሄሎ፣ ሰላም ጤና ይስጥልን።
አብሮ ይስጥልን። ሰላም አለን። ከቺፕቺፕ ነበር የምደውለው ዳግማዊ።
እሺ ወይ Okay፣ ቺፕቺፕን ይጠቀማሉ አይደለ?
አዎ አዎ ቺፕቺፕ ላይ ሰሞኑን ከነሐሴ ሀያ አራት ጀምሮ እስከ ጳጉሜ አራት ድረስ የሚቆይ ያለና እስከዛ ድረስ ምን ያደርጋሉ? እርሶ በየቀኑ ቢያንስ እንደው በየቀኑ order ቢያደርጉና ብዙ order ካሉት ሽልማት የሚያገኙበት መንገድ ተመቻችቷል። ሶስት አይነት ሽልማት አለ። የመጀመሪያው የበግ ሙክት ነው፣ ሁለተኛ ዶሮ ነው፣ ሶስተኛ ደግሞ አንድ ሺህ ቺፕ ነው የሚያገኙትና እስከ እነዚህ ይሄን አስሩን ቀን በደንብ እንዲጠቀሙበት inform ለማድረግ ነበር።
እቃዎች ቀንሰዋል።
እድለኛ ከሆኑ ተሸ- እቃዎቹ ያው ቺፕቺፕ application ላይ እንደሚያዩቸው አዎ ናቸው።
አዎ አይኑ አዎ።
እሺ።
በሀያ አራት ሰዓት በሀያ ስምንት ከስድስት ቀን በኋላ ምናምን የሚደርስ አለ። አንዳንዴ አዎ።
discount እናወጣለን። በዛ መልኩ በደንብ ተሳታፊ ከሆኑ order ካደረጉ ሽልማቶች አሉ። አንደኛው ያው እንደነገርኩት የበግ ሙክት፣ ዶሮ እና አንድ ሺህ ችፕስ አለ። እሱን ተሸላሚ እናደርጋለን እንደ ደረጃ ማለት ነው።
እሺ እንሞክራለሁ እንግዲህ አዎ በቀጣይ ደግሞ ለአዲስ ዓመት ያመጣነው ነገር ምንድን ነው? እ፣ በሬ አለ፣ የበሬ ቅርጫ አለ። እሱን ያ።
ኦርደር እሱን ኦርደር ያደርጋሉ። ተደርገው order ካደረጉ እዛ ያሉበት location እኛ በሬውን እናመጣለን። በሬውን መጀመሪያ ተስማምተው ነው እዚሁ በ application እንልክ ቪዲዮ እንልክሎታለን፣ ፎቶም እንልክሎታለን። በተስማሙት መሰረት እኛ ሳናርድ በሬውን እናመጣሎታለን። እርሶ አዎ።
እዛው በቅርጫ መልኩ አርደው መጠቀም ይችላሉ። እነዚህን ነገሮች እያመቻችተናል እኛ እና ላሳውቀውት inform ላድርገውት ብዬ ነበር።
እሺ እኔም ለቻልኩ ሰው inform አደርጋለሁ።
አዎ፣ thank you አዎ፣ በደንብ order ያርጉና ተሸላሚ ይሁኑ።
እሺ እሺ እና thank you መልካም ቀን፣ መልካም ቀን።
እሺ እሺ